የሚያስለኝ ስፖርት እኮ የምንወደው
ከእግዚአብሔር ይመስገን። screenshot ላክስ ብዬ ነበርና ልኬ ነበረ።
እሺ ቴሌግራም ላይ ከላኩ እዛ ላይ መልስ ስለምናሳውቁት በትዕግስት ይጠብቁ።
ፖሊ sport support የሚለው ነው።
አዎ
okay አዎ ጥያቄ ምልክቷን ስለመጣ የሆነ አስገባኝ። ስልኬን አስገባው። ከዛ activation code ላክልኝ። በዛ ላኩት። ልክ ነኛም
ቴሌግራም ላይ ነው የላኩት።
አዎ
ምን ነበር ጥያቄሽ? ዊዝድሮ ነው።
እዞ አዎ በቃ እሺ፣ እንልካለን።
እሺ ማየ ቴንክ